ቤት ቤት
Hello hello ሰላም ነው?
እግዚአብሔር ይመስገን።
ከቴሌ ብር transfer አልሆን ብሎኝ ነበረ።
በምን transfer አድርገህ ነው?
እ ከቴሌ ብር ወደዚህ
በሳንቲም ፔይ ነው በቻፓ?
በቻፓ በሚለው ግን እምቢ አለሽ።
እሺ
ከዚህ በቻፓ ነው።
በፊትም አንድ ከሶስት ሰዓት በፊት ደውዬ ነበረ ግን ምንም መልስ አልተሰጠኝም።
እሺ message ኡን ልከህልን ነበር ወደኛ?
አዎ በቴሌግራም ልኬ ነበረ።
ማን ነው ስምህ?
ብሩክ
ማ ብሩክ ብሩክ ብሩክ አዎ B R U K ነው ወይስ አዎ አዎ B I R U K ብሩክ ቢ አዎ ቢአይ አር ዩኬ ብሩክ ቢ ነው?
አዎ ቆርጦታል ከቴሌ ብር አካውንት እ
ከቴሌ ብር ላይ ቆርጦታል ብሩን አልቆረጠውም ግን transfer አልሆንም ነው ያለኝ።
Transaction failed እያለ ነው አ?
አዎ አዎ በቃ system ላይ ነው። እሺ የተስተካከለ ስለሆነ ነው። ሌላ አማራጮች ካሉ በእነሱ ተጠቀም።
ሌላ በምን አይነት ይሰራል?
አቢሲኒያ ባንክ፣ አዋሽ ባንክ ወይ አቢሲኒያ ባንክ እኮ እምቢ አለኝ። እንዴት ነው እሱ የሚሆነው?
እ እ አቢሲኒያ ባንክ እምቢ አለኝ።
ምን እያለ ነው እሱ?
የሆነ ካርድ ቁጥር ምናምን ይጠይቀኛል። ቀጥታ transfer ማድረግ አልችልም ከአቢሲኒያ ባንክ።
ካርድ ቁጥር እኮ የእንትን ካርድ ቁጥር የሚጠይቅ እኮ የእንትን እንትን ላይ ያለውን ነው የምታስገባው አይደል?
ለምን? ምን ላይ ያለውን የ- ቆይ አንዴ ATM ላይ BOA ካርድ የሚል አለ አይደለ? ATM ቁጥር Okay፣ ከ ATM ኡ ላይ ነው ቀጥታ ወደዛ የሚወስደው?
አ ATM ላይ ያለች ቁጥር አለች አይደለ?
አዎ፣ ከዛ ነው አስገባት። እሺ አስገባት ሲል
እሱ ይሰራል አይደለ? ቆርጦ እንጂ እንዳይለኝ።
አይ ቢቆርጦም ባይገባም እኛ ጋር ብትልክልን መሄዱ እናስገባላለን፣ ግን ይሰራል።
እሺ እሺ